hello ሰላም ጤና ይስጥልን። ቺፕቺፕ እባኮ ምን ልርዳዎ
ሰላም እንትን ነበር። ትናንትና group ኣችን ሞልተዋል። በዚህ ሰዓት ማለት ነው።
እሺ ትዕዛዞች አልደረሱንም ከሜክሲኮ text ልኬ ነበር።
ጎሽ አንዴ ነጻነት አ ነጻነት
እሺ ካሮት fail አድርጓል። ቀይ ስር fail አድርጓል።
ካሮት ሞልተን ነበር። fail አላረገም።
እም፣ የካሮቱ
አዎ ቀይ ስር ብቻ ነው fail ያደረገው።
እንቆይ።
ካሮት ሞልተናል። እ፣ cabbage፣ እ፣ ቲማቲም okay፣ okay።
እና አዎ፣ ሽንኩርት system ነው ልክ ፓፓያ ነው። ታው- አለ።
የካሮት ሞልቷል። ቆይ እሺ አንዴ ልይለት እስኪ ውስጥ ነው እሺ
ወጥቷል።
okay ካሮት አልደረሰኝም።
product ወጥቷል። ስድስት ኪሎ ካሮት አዘው ነበር አጠቃላይ
አዎ።
ካሮት ወጥቷል። ሌላስ ምን ነበር ያዘዙት?
ሽንኩርት፣ ሽንኩርት አዎ፣ ሽንኩርት ወጡም ወጥቷል።
እ፣ ጥቅል ጎመን
ቆይ ጥቅል ጎመኑ ልይለት white cabbage በሀያ ሁለት አዘው ነበር እሱም ወጥቷል። ስልክ ቁጥር ልንገሮት የ driver ኣችን እና ይደውሉለት እሺ ዜሮ ዘጠኝ አስራ አምስት አስራ አምስት አሉ አስራ አምስት ሀምሳ ስድስት ሰማንያ ሰማንያ ሶስት ሀምሳ ስድስት ሰማንያ ሰማንያ ሶስት ሰማንያ ሰማንያ ሶስት አዎ እሺ፣ ተስፋ አመሰግናለሁ።
ይባላል። ይደውሉለት።
መልካም እሺ፣ መልካም ቀን። እሺ፣ እሺ።
እሺ።